Hello. ሄሎ
ሄሎ
ሄሎ ሄሎ እ እንዴት ዋላችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እ እንትን ነበር ኦርደር ነበረ ገና መኪናው አልተንቀሳቀሰም አሉ። እንትኑም ፈልገን ነበር እኛ ኦርደር ያዘረቀረው
የስልክ ቁጥር ያግሩኛል።
በዚህ ስልክ ቁጥር አንድ ቀን ደህና ትሰራላችሁ፣ አንድ ቀን ደግሞ እንትን ታደርጋ። አሁን ትናንት በዚህ ሰዓት ደርሷል እ ኦርደሩ እንትን ካላችሁ እ ሩፋኤል ድሮጋ ህንጻ
አሁን ተደውሎሎት ነበር ድራይቨር።
ድራይቨሩ ስደውልለት እኔ ያልወጣሁም ከዚያው ስቶር ነው ያለሁት አለኝ። ጠዋት ስን ለታመነ ሌላ- ሰጥታል አላችሁኛ
አዎ እስካሁን አልወጣም። አዎ እኮ ታዲያ ምንድን ነው የሚደረገው? እኛ ከሆነ አሁን ልፈልገነው ነበረ፣ የሆነ ድግስ ነገር ነበረ ኦኬ፣ አ- እስከ ትንሽ ሰዓት አይጠብቁም?
እኮ በተቻላችሁ መጠን አፍጥኑልና። ለእሱ ለምንድን ነው የዘገየው ማለት ነው ደውዬ የሚለው።
አሳውቆታለሁ፣ እሺ፣ አሳውቅሎታለሁ።
አዎ፣ በተቻለ መጠን ቶሎ እንደሚደርስ አድርጉልን።
እሺ፣ እስኪደርስ እናደርጋለን።
እ።